hello ጤና ይስጥልኝ ትስጥር ይባላል።
ሰላም ነው።
ሰላም ልጅ ነኝ።
እ፣ ስልካችሁን ከቴሌግራም ላይ ነበር ያገኘሁት ነው ማስታወቂያ ላይ እሺ
እ፣ ሶስት ጥያቄዎች ከተመለሱ እ፣ ዱባይ ትኬት የሚል ሰምቼ ነበር። እውነት ነው?
እሺ ሙሉ ሙሉ ስሞን ይነግሩኛል መጀመሪያ?
ምን አሉኝ?
ስሞን ይነግሩኛል መጀመሪያ?
እ፣ መኮንን ሙሉ ስም
አሉ ሙሉ ስም ነው ነግሮት አዎ መኮንን አንዳርሳ
መኮንን አንዳርሳ
ማን አሉኝ አባት
አንዳርሳ
አንዳሳ አዎ
እሺ ሴት የጥሪ መካከል ከሌሎች የጥሪ መካከል በምን ይለያል?
okay እ፣ አክቲቭ ነው